Hallo.
Hello.
ሃሎ
ሄሎ፣ ደህና አደርሽ?
ገና እ፣ ድንቹ ድንች አለበት ድስት ውስጥ እ፣ ቁጭ ያለ ሞቅ አ ሞቅ ሞቅ አድርጉት።
አናረጉ
ወመኔ ናባትሽ ንገሪው ይጣድና ጥብስ ሲበል እኔ ሰዓት ስላልበቃኝ ነው እ
ዝም በይ።
ዝም በይ።
አዎ ምን ሆንሽ እ
ሚኪ ያናደኝ።
ምን አረገሽ?
አ ምን አረገሽ?
ማለቴ ብርሃኑ
ምን አረገሽ? እሱ
ራሱን ታሳብ የእውነትሽን ነው።
የት ነው ያለሽ?
እኔ አ ቅርቅም ቤት
አን- የት ነው ያለሽ?
እ የት ነው ያለሽ?
ቅርቅንጬ
የት ነው ያለሽ? ቦት ነው።
አራት ኪሎ ነኛ ቢሮ
ሰሙሽ?
እ
ሰሳም ብዬ
ዘረጡ
ዝርጥርጥ የተዝረጠረጥሽ እማ እ
ሚኪን አገናኝ እሺ አዋሪ
ሃሎ ይበለኝ።
አሎ
ኧረ እንዴት ነሽ?
ኘኘ እህቴ
እማ
አቤት ሚኪ እንደ እንደወለድሽ ለስራ ቦታሽ እ፣ ለጓደኞችሽ ንገሪያት።
ስወልድ
አ፣ እሺ አንቺ ትነግሪያቸዋለሽ
ሚኪ እንዳታበለደ አ
አንቺ ንገሪያቸው። አንቺ አገልግሎት ሆነ ያሉት ለርኩ እሺ
ቤቢ ከንዶ በይል ቤቢ ካንዳም እም፣ ካንዳም በይላቸው
እሺ እላቸዋለሁ
ልዝጋ
እ ምንድን ነው ያልኩሽ
አ እ ድንቹን ጣዱት
አሰይ
እ ፋሴም ፈሳው ይቺ ዛሬ ሰከርሽ ዛሬ ጽዮን ስሚኛ ለአባትሽ ንገሪው
ምኑ ድንቹን ጣድሩትና ሞቅ ሞቅ አድርጉት በይ አንድ ድንች ይዘሽ ሂጂ
አባትማ እማ ድንች ሆይ ናና ግባት በል
እሄዳለሁ።
ታጠላላችሁ አታቃጥል ቻው ሳይ